Yes.
ጤና ይስጥልኝ። ምን ልርዳው? ሄሎ ሄሎ፣ ሰላም ነው?
ሰላም፣ እንዴት ነው?
አለን እንትን ነበር እሺ፣
ቴሌብር ቴሌብር ላይ ብር ውዝግብ አድርገን ነበር ታውቂያለሽ?
እሺ፣ ማታ ማለት ነው እሺ፣
ስድስት መቶ ብር አልገባላችሁም?
አዎ አዎ እ? አዎ pending እያለኝ ነው ያለ- እያለች ነው። እስቲ check አድርጊለት ብላለች።
እሺ፣ Best Bet ቁጥሩን ንገረኝ። እሺ፣ እ? እ?
የ Best Bet ስልክ ቁጥሩን ንገረኝ።
እሺ ስልክ ቁጥሩን ንገረኝ። ዜሮ ዘጠኝ እሺ፣
አርባ ስድስት እሺ፣ ዜሮ ዜሮ እሺ፣ እ፣ ሰማንያ አራት ሰላሳ አራት
እሺ። የመሽ የትናንትና ነው?
እ?
ትናንት ዛሬ ነው?
ምናሽ የመሽ ነው ቀኑ?
ስንት ቀን ቀረ?
የመች ነው?
የማ- ማታ ማታ ማታ የትናንት ማታ አዎ
እሺ፣ ስንት ብር ነበረ?
ስድስት መቶ ብር
እሺ፣ process ላይ ነው ይገባላችኋል። ትንሽ ጠብቁኝ።
እሺ እሺ እሺ እሺ፣ መልካም ቀን።
እሺ